ሄሎ ሄሎ
ዘጋብኝ።
እም?
Balance ነው የዘጋው። እሺ ችግር የለውም። አይ ችግር የለውም። እሺ አገኘሽው? account history የሚል
Profile ውስጥ ነው የምገባው።
አዎ አዎ፣
መጣ ስልክ ቁጥር መጣ።
እሱን ክፈ እም? acc- account history የሚል አገኘሽ? መጀመሪያ
እህ account history የሚል አ- አመጣልሽ ወይ?
አልመጥ በኮምፒውተር እኮ ነው እየተጫወተ ያለው።
እኮ ያው ነው እኮ።
የት አለ ታዲያ? ምን ውስጥ ሶስቱ ነጠብጣብ ውስጥ ነው የምገባው?
አዎ ጥግቃ
አዎ የለማ። ስትሪ ስትሪ ምላና ዳውሎ
ቆይ ልንገር የለም።
ቆይ አንዴ
እሺ እዚህ እንትን ውስጥ ገባ። አንተ የምትጫወትበት ክፈት በቃ። የሆነ ጠጥ እንደሆነ እሺ፣ እሺ፣ እሺ።
እሺ መጀመሪያ ይኸውልሽ Best Bet በሚለው search ስታደርጊ Chrome ላይ ያመጣልሽ አለ አይደለ? Best Bet display
ምን አልክ?
የ Best Bet display የሚያመጣልሽ አለ አይደለ? ስትከፍቺው Voucher ሲከፈት አታውቀውም።
ነው አይደለም፣ ስለ voucher አይደለም እልሽ። መ- ከመጀመሪያው እየነገርኩሽ ነው። Best Bet ላይ ሶስት ሰረዝ አድርጎ የሆነ የሰው ምልክት ያለበት እንትን አለ አለ አይደለ? እሱን ክፈቺው፣ እሱን ንኪው።
ነጠብጣ- ነጠብጣቡን አዎ
ነካሁት።
ከዛ deposit፣ account history፣ profile፣ bet list፣ my jackpot፣ message የሚል አላመጣልሽም? እንደዚህ ወደ ታች የተደረደሩ
በዛ ምን የለም
ምን የሚል ነው ያለው? እስቲ ንገሪኝ። ምን ምን የሚል ነው ያለው? እሱን ስትነኪው
እስኪ ንኪ ንኪ ንኪ ያልኩሽን ነገር ስትነኪው ምንድን ነው የሚያመጣልሽ?
History የሚል download ከዛም ፓክ መኪን እ?
Print print ሌላ ነገር ነው።
እሱ cashier አይደለም ተጫዋች ነው አይደለም?
አዎ ተጫዋች ኮምፒውተር ላይ እኮ ነው።
ይኸውልሽ ቆይ አልተግባባንም። መጀመሪያ ይኸውልሽ ምልሽን አልተግባባንም። አንዴ ምልሽን በደንብ አዳምጪኝ። ልጁ የተጫወተው በስልኩ ነው ወይስ አንቺ ነሽ መጀመሪያ ም- deposit የምታደርጊለት?
በኮምፒውተሩ አስገባውለት ብር አትይም። በኮምፒውተሩ እየተጫወተ ነበር። አሸ- አሸነፈና ሶስት መቶ ብር ነው ቪዲዮ deposit ላደርግ ሲል password ኡን ሳይነግረኝ ጠፋ። አሁን password ኡን ለማወቅ ነው አንቺ ጋር የደወልነው።
እኮ የእሱን በማን ኮምፒውተር ነው የተጫወተው?
በታተመ በሚጫወተው ኮምፒውተር
አልተግባባንም። ቆይ ላገናኞች ሌላ ሰው እሺ። ተስፉ አንድ ያውራት አቶቴ የምታወራው ነገር እየገባኝ አይደለም። አውራት
በምን ይባላል?